ሄሎ ሄሎ
ሰላም ኖት?
ሰላም፣ እንዴት ነህ? አለን።
አለን።
እሺ፣
deposit ያደረኩት ለሆነው ቅድም ደውዬ የተነጋገርንና ጠብቅ ተብዬ ነበር። አልገባልኝም።
አህመድ ነህ? መሐመድ መሐመድ ነህ?
ፈርሃን ፈርሃን። okay፣ አዎ refund እናደርገዋለን ብሏል ፈርሃን። ይቅርታ። እሺ፣ ሳልደውልላለሁ ብዬ ነበር። አይ refund እናደርገዋለን ብለዋል ቻፓ። ልኬላቸዋለሁ message ኡን። ቅድም ከኔ ጋር ነበር መሰለኝ ያወራነው እና message ኡን ልኬላቸዋለሁ። የቴሌብር የ CBE ቁጥርንም ልኬላቸው ነበርና refund ይደረጋል ብለዋል ሳንቲሞች፣ ቻፓዎች ይቅርታ።
okay ቆየን ማለት ነው።
ያው ትንሽ እስኪጠብቃቸውና ወደ ቤት ቤት account ይከቱታል እስከ ማታ ያውና፣ የማይገባ ከሆነ እኛ መልሰን እንጠይቃቸዋለን። እሺ ሻባ ቴንኪዩ።